ይስጥልኝ። ከሄደን የበኩም
hello፣ ጤና ይስጥልኝ።
አለን ሰላም ነው።
እግዚአብሔር ይመስገን። ምን ልርዳዎት?
እ እንትን ነበር ምንድን ነው አስር ሺህ ብር ከ Hulu Sport አስተላልፈን
ምን አሉ?
ሪፖርት አድርገን ድምፁ ትንሽ አስር ሺህ ብር ይቆራረጣል።
ወደ ቴሌ ብር አስተላልፈን ነበር እሺ፣ እና ብሩ አልሄደም። ባለፈውም ደውለንልሽ ማን እንደሆነች ባናቅም ኦፕሬተሩ እና አሳውቀው ነበር ደውለው።
አ- አዎ ዛሬ ከትላንትና ወዲያ መሰለኝ እንትን እ- እሺ፣ ስሞትን ይንገሩኝ እስቲ ሌሎት ወሰንሰገድ ወሰንሰገድ ሸዋ አንዳኝ ምን አሉኝ? ድምፆት በጣም ርቋል። ደንበኛችን ይቅርታ፣
ወሰንሰገድ ሸዋ አንዳኝ
ደንበኛችን አይሰማኝም። መልሰው ይነግሩኛል።
ወሰንሰገድ ሸዋ አንዳኝ ወሰ- ወሰን ሰገድ
አዎ።
እሺ፣ መስመር ላይ ጠብቁኝ። አንድ ጊዜ ያየሁሎት ነው።
እሺ።
እሺ፣ ደንበኛችን ትላንት ነበር አይደል ያስመዘገቡት?
no no no ከትላንትና ወዲያ ከትላንትና ወዲያ።
አ፣
እሺ፣ እ፣ አልገባሎትም ገንዘቡ አሁንም።
አ፣
እሺ፣ ደንበኛችን እኔ መልሼ አሳውቅሎታለሁ። ተላልፎሎታል የበፊቱ ግን እኔ ደግሜ በአስቸኳይ መፍትሄ እንዲያገኙ አ- አስተላልፍሎታለሁ።
እሺ። አይ ዛሬ አራት ብር ያለችኝ ትላንትና እና አሁን ዛሬ almost በሁለት ሰዓት ነው ማለት ነው።
በጣም ይቅርታ ስለቆየቦት፣ ያው እ፣ ትንሽ ጊዜ ሊወስድ ስለሚችል ነው። እኔ ደግሜ አስተላልፍሎታለሁ።
ወሳ አስተላልፊልኝ መሆንም ከሆነ መንገድ ሌላ ወይ ካለው ንገርኝ። ሌላ ምን አሉ ደንበኛችን?
ሌላ መንገድ ካለውም ንገርኝ እስኪ ወይ ያው እዚህ ላይ ማስተላለፍ ነው። እየሰሩበት ነው። ጉዳዮች ላይ እያዩሎት ነው። ትንሽ ጊዜ ስለሚወስድ ነው እንጂ እያዩሎት ነው። እኛ ሲፈታ ችግሩ contact እናደርጎታለን ወይ በስልክ ወይ በቴሌግራም።
ምንድን ነው በጣም ችሎች። እሺ ለማንኛውም እሺ፣ ሌላ ምረዳት ነገር አለ?
እ፣ እዚህ ላይ ምንም እ፣ እሺ።